አቤት ሰላም ነው እግዚአብሔር ይመስገን።
አለን። እግዚአብሔር ይመስገን። የሆነ ኦንላይን ላይ እንትን መኪና አይቼ ነበረ ምን አይነት መኪና
pi- እ፣ ፒካፕ
እ?
ቼቭሮሌት ፒካፕ ቼቭሮሌት ፒካፕ ፒካፕ ሳይሆን በፒካፕ በፒካፑ ተሽጧልማ። Normal ቼቭሮ- ቼቭሮሌት ነው ያለን ኖርማል በዜሮ ዜሮ ቼቭሮሌት ሁለት ሺህ ሀያ ሁለት ሞዴል።
ያኛው ተሽጧል።
አዎ አዎ zero zero ባንክ ታመቻቻላችሁ ወይ?
አዎ እና- እናመቻችለታለን።
ስንት ነው?
እ፣ ሀምሳ አራት ነው የሚባለው እ፣
እ፣ እስከ ሁለት ሚሊዮን ብር ድረስ ምናምን ነገር ባንክ እናመቻችለታለን።
okay በቃ እሺ፣ ፓስተር እንደውላለን።
አደባባይ። እሺ እሺ እሺ